እዛው ትራንስፈር የሚለው ስትነኪው አሁን እንትና እንትን ማለት ከፈለግሽ ያኔ እንደዛ
ኢንቴክ ስለሆነች እሷ ይችኛዋ ሴንድ የምትለኪው ቀጥታ ከአንቺ ይጠፋና እሷ ጋር ይቀራል።
ኦኬ፣ እኔ ራሱ ማስገባት ፈልገ ቅድሞ የላክሽኝ ባሜል በፊት ምን ሆና ሽችር ወይና
ቆየ ስዶ
አልችልማ። ማናውን ግራንት ያደረግኛል